ሄሎ
ሄሎ
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ናችሁ?
እግዚአብሔር ይመስገን። ምን ልታዘዝ?
ጥያቄና መልስ አለ ሲባል ጥያቄና መልስ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ እንትን መረጃ ይመጣልዎታል። የቴሌቪዥን
okay። እሺ፣ እሺ።
እዛ ሰ- ስድ- ሰባ ቁጥር ተጭነው አማርኛ አርጉ ሶስት ቁጥር ላይ ለመጫወት የሚል ሲመጣ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
እሺ፣ አመሰግናለሁ።
አሜን። መልካም ጊዜ
okay፣ እሺ።